Hello Salam Industries. Hello? Hello
Hello ሰላም ጤና ይስጥልኝ ኢንዱስትሪ።
ምስልኝ ኳስ ቆርጬ ነበረ።
እሺ
እኔ ያልኩት ክለብ ተጨማሪ ደቂቃ ላይ አስገብቶ ነበረ፣ ግን X አድርጎ አውጥቷል። ምን ሆኖ እንደሆነ
አንድ ጨዋታ ነው።
አዎ፣ አንድ አይ ብዙ ጨዋታ ነበረ። ያው ቅሪም አለ ያሸነፍኩ አለ፣ ግን አሸንፍ ያለው ጨዋታው እየተካሄደ ነው። በተ- በተጨማሪ ሰዓት እሺ ዘጠናው አልቆ እንትን አስራ አምስት ደቂቃ ተጨምሮ እየተጫወቱ ነው፣ ግን X አድርጓል
እስኪ cashier code ኡን ትነግረኛለህ?
እ cashier code ኡን ንገረኝ።
cash አልኮት አዎ
እሱ በስት በት ውስጥ ሆኖ የቱ በኩል እሱ cashier code እቺ ወ- በወረቀት ነው የቆረጥከው አይደለ?
እህ በወረቀት ነው ኧረ አ- አይደለም በስልክ ነው account online ላይ አ እሺ፣ ከላይ ticket ID የሚል ረጅም አለ አይደለ?
አ እሷን ንገረኝ።
right
ticket ID የሚል
ticket ID ticket ID ticket ID የ- የት ወጋ ነው እሱ ያለችው
ከላይ ጫፍ ላይ ቲኬቱ ጫፍ ላይ እ አለ።
ቲኬት አው እሷ እሺ እሺ ticket ID ticket ID እሺ ረጅም
ረዥም አው ፊደል እና ቁጥር አለ።
አ እሺ ticket ID